ሄሎ፣ ጤና ይስጥልኝ። እባክዎትን ምን ላድርገው?
እ አቤት፣ ጤና ይስጥልኝ። እባክዎትን ምን ላድርገው?
አማርኛ ቋንቋ አይችልም፣ ኦሮምኛ ይችላል።
ነጠላ እንጀራ ማለት ነው።
እ
ማለት የሚገርገሩ አየ
እ ጎንት tajaajila kana nuu guutuudhaan kaardii fa'a
እ
kaardii እ
kanna
ኬና
እ
እንተ በተዛ ድራኪ ያልከኝ የው ጨራኪ ስን ይሄ በጣፈን
እ
ጨራኪ ስን ያልከኝ የው ጨራሽ ስን ይሄ በጣፈንቱ
አየ ገለቶ ማለት